ሄሎ hello ቃስም ወይ እሺ ሬስቶራንት hello።
አለ ወይ ወይ
ወይ እሺ ከቢሮ ነው የምደውልልህ እሺ እሺ እንጆይ ነው ያለኸው አሁን
አዎ
እሺ አቅርብልኝ እስኪ
ወይ በቃ እያወጡልኝ ነው አንዴ
ደርሷል መብራት ጠፍቶባቸው መልሶባቸው ምናምን ትክክለኛው ይቆያል ቢኖረ እንትን ብሏል customer ኡ እንትን ብሎ መሰለኝ ቤት ስለኔ ከስተመር ቀጥቶ መሰለኝ የሰጡኝ አንዴ ቆይ እንትን ልበል ግን ታይም ታይሙ ችግር የለውም ፒን አልተደረገልኝም ኦርደሩ ፒን ይደረጋል ትነግርልኛለሽ ሁለቴ ጽፌ እንትን አላልኩም አልመለሱልኝም ማለት እ፣
አሳውቅ ያለሁ ሁለቴ አሳውቅ ያለሁ አራት ነጥብ ምናምን ነው የሚቆጥረው ምሳ
ስክሪንሾት ከላክ ነው የሚለካልህ እኮ ስክሪን ሹት ለክቼ ልክ ያለው ቦሌ እንጆይ እንጆይ ቦሌ branch ገርጂ ግን የመለሰልኝ የለም።
እሺ ይታያል እሱ አ ታየ።
ደርሷል ብለኸኛል አይደለ አዎ አሁን እሷ በቃ እሺ ግን check አድርግልኝ እንትኑን ረሹ በእናትሽ እ እሺ እሺ አንቺ አንቺ check አድርግልኝ